Hello?
Hello.
Hello?
Hello.
ወይ hello፣
እንዴት ናት?
ደህና ነሽ? ደህና ነሽ?
ሊዱ ትኖራለች?
ሊዱ አለች። ቆይ ልጥራልሽ፣ ላገናኘሽ።
አዎ፣ ማን ልበል አንቺን?
ሜሮ ነኝ። dispatch
ታዲያ ዝም ብለሽ ነው የምታለሽው? ጤና ይስጥልኝ ምናምን የለም?
አይ አንቺ እንደሆንሽ አውቄ ነው እኮ።
okay፣ አውቀሽ ነው። እሺ፣ አዎ ደውለሽ አልነበረ በዚህ ስልክ?
አዎ፣ ቅድም ስደውል በዛኛው ስልክ ስደውል ስላላነሳችልኝ ነው።
እሺ፣ ላገናኘሽ።
ናችሁ በስልካችሁ ስልካችሁን አሊዛ አልያዝባችሁ
እሺ፣ ያኛውን የራሷን ስልክ ታንሳ።
የራሷን። እሺ እሺ፣ እሺ።